ሄሎ
ሄሎ፣ ሰላም ጤና ይስጥልኝ። ቤት ቤት ሄሎ አቤት፣ አቤት፣ እ ቤት ቤት ሰላም ጤና ይስጥልኝ። ቤት ቤት
እሺ፣ በልወጭ አግቼ እምቢ አለኝ።
ስንት በል
መቶ ሺህ ብር እ? እ?
መቶ ሺህ ብር ምን አልከኝ?
መቶ ሺህ ብር አርባ ሺህ ብር፣
መቶ ሺህ ብር መቶ ሺህ ብር እ
confirm ነው የሚልክ?
አዎ፣ እንደዛ ነገር ነው የሚለው።
እሺ፣ በዚህ በደወልክበት ቁጥር ነው
አዎ፣ ዛሬ ይገባልስ ይቆያል ወይ?
እ፣ አብ- ከዚህ በፊት account upgrade ተደርጎልሃል እንዴ?
እ ከዚህ በፊት account upgrade ተደርጎልሃል?
ኧረ አልተደረገም
okay፣ በ- በቀን ውስጥ limit ኡ እኮ ሀምሳ ሺህ ብር ነው።
እኮ እንደዛ አግቼ አልገባልኝም፣ ግን ኮ- confirm ብቻ ነው የሚለው።
እም፣ አንተ ደግሞ መቶ ሺህ ብር ነው እያልከኝ ያለው አይደለ?
አዎ፣ ሀምሳ ሺህ ብር ነው ያደረኩት።
ሀምሳ ሀምሳ ሺህ ብር
ኧረ ሀምሳ ሺህ ብር አዎ።
ሀምሳ ሺህ ብር ብቻ እ okay እሺ፣ እንደዛ ከሆነ revert አደረግብህና ወደ ቤት ቤት account ህ ሀያ ሀያ ወይ ሀያ አምስት ሀያ አምስት እያደረክ አውጣው። እሺ እኮ revert እንዴት ነው የማደርገው? እሺ ይኸው እኔ ላደርግልክ ነው።
ታደርግልኛለሽ?
አዎ
እሺ፣ አረራሽ።
አሁን ነው ያዘዝከው አይደለም?
አዎ፣ በቃ ይኸው አሁን ሆኖ መልሼልሃለሁ። check አድርገው።
መልሽልኝ።
ሀያ ይኸው መልሼልሃለሁ። ሀያ ሀያ ወይ አስራ አምስት አስራ አምስት እያደረክ አውጣው። እሺ
እሺ፣ እሺ፣ እሺ፣ እሺ አባ check እሺ ላድርገው።
ስለደወል እሺ እሺ ይቻላል። እሺ ይቻላል።
እሺ።
እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን። የትኛው? መትለይ? አዎ